አለቃው
አቤት
አቤት ሰላም ጤና ይስጥልኝ ጤና ይስጥልኝ።
ሰላም
አለን ለምን ጅማ እባላለሁ ከግንቢ ነው የምደውልልህ።
ለሚ እሺ
ባለፈው ሳምንት ደውዬ ነበር።
ያ
ጫጩት ካስገባው ቆይቻለሁ በጣም
ለሚ ግርማ አይደለ አዎ ለሚግርማ
ያ እ አዎ ጉዳዩን አሳልፌያለሁኝ ለ logistic department አዎ እያጣሩ ነው እ ይደወልልሃል።
አላሳወቁኝም መልሼ
okay ይደውልላል ስላልከኝ ትንሽ ቆየብኝ ለዛ ነው የጠየኩህ
ያ ምን- ሁለት ወር ቆዩ አይደለ አዎ ሁለት ወር ቆይታለች እሺ እሺ እ መልሼ ደውዬ አሳውቅሃለሁ እሺ እሺ በቃ አጣራልኝ እሺ እሺ